Hello አይሰማም?
ይሰማል ይሰማል። አሁን አሁን ይሰማል። አዎ።
ውዳቤ ክል ነበር የሚደውልልህ እሺ።
TikTok ላይ አውርተን ነበር እና ና TikTok ላይ ያወራኸኝ ነው?
አዎ TikTok ላይ አውርተን ነበር።
እሺ። ሰላም ነው? እንዴት ነው?
አለ ጀማል ነካ ጀማል? አዎ።
አዎ። እና አይ ስለ ባጃጆቶ ቪዲዮ ምናምን
እንደውም ገብቼ አሁን እኮ link ኡን እየላኩልህ ነበረ ያ- ባልከኝ እንትን ገብቼ
አዎ ማየት ጀምሬ አንድ ቪዲዮ አይቼ ያን እየላኩልኝ ነበር።
OK አሁን ሁለት አይነት ባጃጆች ነው ያሉት። እሷና የሰቱ ይባላል። አሁን ማለት ነው አሀ።
ሶስት ሰው እና ስድስት ሰው የሚጭኑ ናቸው አሁን ያሉት።
ሶስት ሰው ምጭን
ሶስት ሰው የሚጭን እና ስድስት ሰው የሚጭን ስድስት ሰው አንተ ምጭን አይቼ ሳይጨምር ማለት ነው። አዎ።
አሀ።
ሙሉ ባለ በሙሉ ስድስት ሰው።
በኤሌክትሪክ ነው የሚሰሩት እም።
እና አንድ ቻርጅ ከተደረጉ እስከ መቶ ኪሎ ሜትር መሄድ ይችላሉ
እም።
እና በማንኛውም charge በ single phase ባለው charge መደረግ ይችላል።
በማንኛውም ቻርጀር ይነሳል ማለት ይነሳሉ።
በአወራቸው single phase አዎ፣ single phase በሚባለው አለ አይደለ?
አዎ።
በሱ በመሰኪያው ባለ ሶስቱ በሱ መሰካት ይቻላል። ይሄ ቤት ላይ በምናደርገው ማለት ነው።
አዎ።
ሁለተኛ ደግሞ አሁን fast charge ኦች የሚጨመሩ ናቸው። እ፣ እሱ በየ
Hello hello